Peloteros libres.
¿Y qué se ላደርጋቸው?
ሄሎ
አቤት አቤት፣ ትኬት ቼክ ላድርግ ፈልጌ እሺ፣ ካሸር ኮዱ ንገረኝ።
አስራ ሶስት ሀምሳ ሰባት ስንት?
አስራ ሶስት ሀምሳ ሰባት አስራ ሶስት ሀምሳ ሰባት
ስልሳ አምስት ዘጠና ሰባት
እሺ፣ አንድ ጨዋታ ልወስዳለሁ። ተመላሽ የለውም።
መላሽ የለውም አ?
አዎ፣ ኦዱ ከሀያ በታች ስለሆነ ተመላሽ አይኖረውም።
ከሀያ በታች እኮ የለውም ሰው።
ምን አልከኝ?
ከሀያ በታች ኮድ የለውም። ብር ከስልሳ ብር ከስልሳ ስምንት አይ፣ የለውም ተመላሽ። በአንድ ጨዋታ ወጣ ብቻ ሲሆን የቲኬት ቶታል ወድ ከወጣው ጋር ሲ- እ፣ ጨዋታ ወድ ጋር ሲካፈል ሀያና ከዛ በላይ መሆን አለበት።
ነው።
እሺ፣